hello hello። ሰላም ጤና ይስጥልኝ።
እንዴት ነሽ?
እግዚአብሔር ይመስገን።
እ፣ ይሄ የ stand-up comedy ውን ለመሳተፍ እ፣ ኦንላይን ተመዝግቤ ከፍዬ ነበረ።
እሺ
ትኬቱን ታዲያ እንዴት ነው የማገኘው?
ቦታ አሁን እንትንም አለን እ?
የዕለት ሁለትን መምጣት ይችላሉ ከፈለጉ፣ ካልሆኑ እ።
አሁንም አለን መምጣት ይችላሉ።
receipt ኡን አሳይቼ ትኬቱን መውሰድ እችላለሁ?
ይቻላል። አዎ መምጣት ከፈለጉ ደንበት center ም አለን።
ኢንተርኮንቲኔንታል ኢንተርኮንቲኔንታል ማለት እዛ አካባቢ ነኝ። እዛው መሄድ እችላለሁ።
በቃ ይቻላል። እሺ እሺ፣ እሺ፣ አመሰግናለሁ።
ለመሰግናለን መልካም ነው። እሺ